ሄሎ ጤና ይስጥልኝ። ጉዳይ አልማዝ እባላለሁ። እባክዎ ምን ልርዳው?
እንትን ባለሙያ ነኝ እና ስራ እንትን ለማለት ነበር።
እሺ ማን ልበል? ሙሉ ስም በሱፍቃድ አየለ።
ማን አሉ?
በሱፍቃድ አየለ
እሺ እድሜ?
ሀያ አምስት
እሺ በዚህ ቁጥር ነው የሚመዘገቡት?
አዎ አዎ።
እሺ የሚኖሩበትን አካባቢ ይንገሩኝ።
እ አዲስ አበባ ልደታ አካባቢ
እሺ መስራት የምችሏቸውን ስራዎች
እንትን finishing የቤት finishing አለ አይደል?
እሺ ምን ምን?
እ gypsum board፣ እሺ ቀለም፣ እሺ እ ጂ- እ ቻክ፣ ጂፕሰም ቻክ የሚባል አለ። እሱን frame ምናምን አጠቃላይ የውስጥ finishing ስራ፣ የውጭም ኳርቲዝ ምናምን ኮርት እሺ ሌላስ ተጨማሪ ያለዎት በቃ በዚህ ነው የምሰራው።
የስራ ልምድ ያለዎት በዚህ
አይ የ- በግል ነው የምሰራው። ያው ረጅም አመት ነው የሆነኝ ስንት አመት?
ቢያንስ ስምንት አመት ምናምን።
okay እሺ እ ስለ ጉዳይ መረጃውን ከየት አገኙ?
እ ከዚህ በፊትም ሞክሬ ነበር። ያው በፊት ቲቪ ላይ ገና ሲተዋወቅ ነበር እንትን ስል የነበረውና እሺ ያው ስላልተደወለልኝ ነው። ሁለቴ ሶስተኛ ነው አሁን።
okay ደውለው ተመዝግበዋል?
ከዚህ በፊት ሞክሬ ነበርና ምንም አዲስ ነገር ስለሌለ ነው መልሼ የደወልኩት።
ማለቴ ከዚህ በፊት በስልክ ደውለው ተመዝግበው ነው?
አዎ እንደዚህ ጠይቄያቸው እ እንደውላለን ምናምን ብለው ነበር።
እንደውላለን።
አዎ okay። እሺ እ አሁን ላይ የስራ ጥሪ ሲመጣ እና ደ- እ እና ደግሞ እርስዎ ከተመዘገቡ ባለሙያዎች ከአንድ ላይ በምንጠራበት ጊዜ ደውለን እናሳውቆታለን።
okay። ሌላ ነገር ምንም የለውም። አ?
አዎ በአካል ቢሮ መጥተው ከተመዘገቡ በኋላ ነው የስራ ጥሪ የሚደርሱት።
ለመመዝገብ ራሴ ነው የምመጣው ወይስ ትደውላላችሁ?
አይ እኛ ደውለን ቀጠሮ እናስይዞታለን።
እሺ እሺ እሺ እሺ እሺ፣ አመሰግናለሁ። እሺ